Hello
አዎ ጓደኛው እንዴት ነው?
ጤና ይስጥልኝ ቤተሰቤት እንዴት ነህ?
ሰላም ነኝ። እን የሆነ ሶስት መቶ ብር መውጣት ይፈልጋል አዎ አዎ።
እን አጣፋ በና ሶስት መቶ ብር መቼ አዎ።
ነበር እንትን ያልከው?
እን ዘጠኝ ወር አስራ አንድ ቀን
Okay ቆይቷል አውጣም አይደል? ሀያ ቀን ሆኖታል።
አዎ እዛ ነው ምትል
እስካሁን አልገባም ማለት ነው?
አዎ አልገባም።
check ላድርግልህ አንዴ። ስልኩ በዚህ ነው አዎ ቤተሰቤት?
ይሄ ቁጥር ይሄ ቁጥር እሺ ነው።
ጠብቀኝ አንዴ እሺ።
እሺ ወይ ድንቂ ባይ ነው ወይ ድንቂ ብቁጥር ነው
ሄሎ አዎ እ፣ ቀኑ መቼ መቼ ነበር? ዘጠነኛ ወር አስራ አምስት አዎ
Hello Hello አዎ ጥሩ አንዴ ብ- ሁለት ሶስት መቶ ብር ወደ አዎ።
ሶስት አራት ምናምን ነው ያለው በአስራ አምስት ቀን የትኛው ነው የትኛው ስንት ሰዓት ላይ
ሶስት እን ሶስት መቶ ብር ብቻ ነው ሰዓቱን ሰዓቱን ንገረኝ ሰዓት ሰዓት ሰዓት ሰዓቱ አላውቅም እና እህ ምን አልከኝ ሰዓቱ አላውቅም check እናደርጋለሁ
እሺ ሁሉንም ቼክ ላድርግልህ አንዴ ጠብቀኝ ሁሉንም አይልሃለሁ አንድ ቀን አሀዬ
Hello ደውለህ ነበር እንዴ ከዚህ በፊት ራሱን እን ራሱን ጠይ- አልጠየቅክም ደውለህ ራሱን
አዎ
በጊዜ እንትን ብትለን ኑሮ ቶሎ እዛውን አስተካክልልህ ነበር አሁን ስለቆየ ለማውጣት ራሱ እንቆያለን ቢያንስ ብዙ ወደ ሰዓት account አረ-
ብዙ ሰዓት ይፈጅብሃል አሁን የቆየ ስለሆነ እ እና እና አሁን እን አይሻልም ምን አልከኝ
አሁን እን ወደ በስት ግን መልስ አይሻልም
እስኪ check ላድርገውና መጀመሪያ አዎ መጀመሪያ check ላድርገው Hello ልደውልልህ መልሼ እደውልልሃለሁ እሺ